Hello?
Yes, hello.
ጥልን ሶልክ
ቤተሰብ ቤት
እንትን እንትን አውጌ ነበርና አልገባልኝም። እንዴት ነው?
እሺ፣ የቤት ቤት ቁጥርህን ንገረኝ።
አስራ አንድ ዜሮ ዘጠኝ
አስራ አንድ ዘጠኝ አስራ አንድ ነው የሚጀምረው ዘጠኝ አስራ አንድ እሺ፣
ዘጠና ሁለት
አስራ ሁለት ነው ዘጠና ሁለት ዘጠና ሁለት ዘጠኝ አስራ አንድ ዘጠና ሁለት
ዘጠኝ አስራ አንድ ዘጠና ሁለት ዘጠና አምስት ዘጠና አምስት
ሀምሳ
ሀምሳ
አዎ እሺ፣ ዘጠኝ አስራ አንድ ዘጠና ሁለት ዘጠና አምስት ሀምሳ አዎ እሺ፣ መቼ ነው?
እ ማታ ከ- እሺ፣ ስንት ብር ነው?
አንድ ሺህ አምስት አምስት ነው ማለት ነው። ሁለቴ ነው
እሺ፣ ወደ ቴሌ ብር ነው የላከው?
አዎ ዜሮ ዘጠኝ ሀያ አንድ ሀያ ሶስት ዜሮ ሶስት ሀያ አራት አንድ ሶስት አራት አዎ
እሺ፣ ለሳንቲሞች አሳውቃቸዋለሁ። እሺ፣ ያስገቡልሃል። pending ላይ ነው ያለው።
እሺ ዛ- አሁን ላይ ይወልዳል?
ያስገቡልሃል። እሺ መቼ ነው እ
መቼ ነው?
አሁን ይቆያል?
አሳውቃቸዋለሁ።
እሺ መርሐባ እሺ እሺ ወንድሜ፣ እሺ፣ ስለደወልክ እናመሰግናለን።
አብሽር አብሽር እሺ